Hello hello
Hello አይሰማም?
አረ ምንም አይሰማም። አሁን ገና ሰማሁ።
እሺ ሰላም ጤና እኔ ይሰማሃል?
አዎ በደንብ እ?
ይሰማል የእርሱ ይሰማል የእርሱ እሺ ጌታ እዛ እፎይ አንድ margherita እና አንድ chicken ለማድረስ ፈልገን ነበር። አሁን መጥተን collect ለማድረግ
ኦ በጣም ይቅርታ ት- ትኩስ delivery እንኳን እየሰራን አይደለም አቁመናል ለጊዜው
ገባኝ። እኔ እመጣለሁ፣ አዘጋጅታችሁ ጠብቁኝ።
አ ይሄን ሬስቶራንት እኮ አይደለም ይሄ
አውቃለሁ፣ ማዕከል ነው አይደለም የምትነግሯቸው ቦታ delivery።
እኛ call center ኦች ነን። ወደ ምግብ ቤት ደግሞ ምግብ ቤት ምግቡ ተሰርቶ እንዲሰራጭ ነው የምናደርገው።
እሺ እሺ ጌታ እናመሰግናለን።
እሺ።
እሺ